ምኑን ምን ሌላው
ደሞዝ ነው የፈለግሽው?
ሌላው ደሞዝ የለም እንዴ?
አሁን ወጣብለች አደራርጓት ዘግቶበት ስልኩ። ምን ነበር ምን ልበልልሽ? ምን አይ ልበልልሽ?
ከቢሮ ነው ከቢሮ ነው የደወልኩት።
አዎ ገብቶኛል፣ ከቢሮ እንደሆነ ገብቶኛል። ምን ልበልልሽ?
አይ ይደውል በቃ ከቻለ በቃ እሺ።